በቃ አደርግልሻለሁ። በቃ አንዴ
ሄሎ ሄሎ፣ ማቲያስ እንዴት ነህ?
ደህና ነሽ አለሁ። እኔ የምልህ ወይ?
የረዴት order
እ ምን ብልሃት ነው? አሁን ደውላልኝ ነበረ ኧረ እኔ እ
ኧረ እኔ ምንም አላልኳትም። እኔ አይደለሁም የያዝኩት የእሷን ሳር ስልክ ቤት።
እኔ አልያዝኩም። እኔ አይደለሁም ሌላ ቦታ ሌላ ሰው ነው የያዘው።
ማን ነው የያዘው? ሳር እኔ ቤት እንጃ አንተ አላውቅም።
እንደወጣህ ሰለሞንን እንደወጣሁ ነው ጠይቄ።
የሚያሳየኝ።
ሰለሞንን ጠይቂው። እኔ አልወጣሁም። ሳር ቤት አልያዝኩም እኔ።
ጠይቀው። እሺ፣ እሺ።
እሺ